ነይ ነይ መድኃኒቴ በጥርስሽ ብርሃን ስትፈውስ ስትስቂ ነይ ነይ ሰውነቴ ያቃተውን ነገር ለበሽታ አዋቂ ነይ ነይ መድኃኒቴ በፍቅርሽ ታምሜ ዕዳ ገብቻለሁ ነይ ነይ ሰውነቴ ነይልኝ ዓለሜ እሞትብሻለሁ አንቺ ልጅ መላ መላ መላ መላ መላ መላዬ መላ መላ መላ መላ መላ እኔን አዋቂ መላ መላ መላ መላ ማናለ ሌላ መላ መላ
ዋንተ ያየሁት የፍቅርንታ ከምልህ በላይ ያለኝ መውደድ አያበቃም። ምን ያህል ብታደል የምንወደን እንዳንተ ያለ ቆንጆ አፍቃሪ